ላ
አቤት አቤት ሰላም ጤና ይስጥልን።
አብሮ ይስጥልን። እንትን ነበረ withdraw አድርጌ አልደረሰኝም ትላንትና ስንት ብር ነው?
አምስት መቶ ብር እሺ አሁን በደወልኩበት ስልክ ነው?
አይደለም አይደለም ዜሮ ዘጠኝ ስልሳ ሶስት
እሺ ስልሳ ሶስት አርባ እሺ
ዘጠና ስምንት ሀምሳ ሁለት
ስንት ብር ነው ያልከኝ? አባ አምስት መቶ ብር ገብቶልሃል? እሺ የትናንትና ነው አይደል?
አዎ የትላንትና ነው ግን ጊዜ አልደረሰኝም
አይ ገብቷል። አንድ ሺ አስራ ዘጠኝ ሀምሳ አራት ዜሮ ስምንት ዘጠና አራት ስምንት አቤል ጸጋዬ አዎ ገብቷል። እሺ